hello ሰላም hello
hello hello አቤት ጤና ይስጥልን። ሰላማዊት ከጅጅጋ ነበር የምንደውለው።
እሺ እናቤት okay እ፣ ቫንሺያ ነው። ቫንሺያ ላይ order አድርገው ቬኒስ ነበር።
ቬኒስ ቬኒሻ ነው ላይ order አድርገውን ስልኩ አይሰራም እና ይቅርታ ያገኘኋታል። እርሶ
አዎ የኔ ነው
የእርሶ በሌላ የሰላማዊት ስልኬ ነው?
አዎ በሌላ ስልክ ላይ እንትን ስላረኩ ነው እንጂ የኔ ነው ሁለቱም ቬኒስ ያምነው ኦኬ ይቅርታ፣ አይሰማ አይደል የድራይቨራችን ቁጥር የድራይቨራችን ቁጥር ልስጦት? ኖ ቀይ ስራ አይደለም፣ አይናፕል ነው።
እም፣
ኦኬ ኖ ኖ አይናፕል አይደለም እናትም አልሰጠኝ አይደለም፣ ሶሪ በስህተት ነው፣ ይቅርታ በሀያ ሰባት አዎ ቀይ ስር
አይሰማ ዛሬ አምስተኛ ቀን ስለሆነ የድራይቨራችን ቁጥር ልስጥና ይደውሉለት። ሄሎ እሺ ዜሮ ዘጠኝ አስራ አንድ
እሺ ሰላሳ እሺ ዘጠኝ እሺ አራት ሰላሳ ዘጠኝ አርባ ሰላሳ ዘጠኝ አዎ ሶፊያድ እሺ ይባላል። ይደውሉለት።
እሺ እሺ እሺ አመሰግናለሁ እሺ እሺ እሺ እሺ መልካም